ጤና ይስጥልኝ ሁሉ ስፖርት ነው የምንወደው?
ብር እየገለበጥኩ እያለ አየር ላይ ቀረብኝ።
እየገለበጥኩ
አዎ ወደ ቴሌ ብር እየመለስኩ እያለ እሺ፣ እሺ፣
አልገባም። ቴሌ ብር ላይ ሁለት ሺህ አራት መቶ እሺ። ከ transaction history ላይ ያልገባለሁትን screenshot አድርገው የላኩልን አድር ቴሌግራም ላይ አስቀምጫለሁ።
መቼ?
ከትናንት ወዲያ አይ፣ አሁን አለ ማን ነው ስሞት?
አማኑኤል የቴሌግራም ስም
አማኑኤል ወንድሙ
አማ አማን አማን ይላል ቴሌግራም ስልክ ማለት ነው።
አማን ብቻ አዎ እና ድብቅ ቅርጽ አለው።
ሁለት ሺህ አምስት መቶ ብሩ
አዎ
እሺ ደንበኛችን አሳልፍ ይሎታለሁ። በትዕግስት የጠበቁ መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን።
እሺ thank you እሺ።